Hello ሰላም ተቀጥልን ChipChip Hello ጤና ይስጥልኝ እመቤት እንዴት ነሽ?
ሰላም እግዚአብሔር ይመስገን።
አለሁ አንድ ትዕዛዝ አዘዝቼ ነበረ።
እሺ መቼ ነበር ያዘዝ?
ሽንኩርት ከትላንትና ወዲያ ነው።
Okay እሺ ሽንኩርቱም አልመጣም። በተለያየ ሰው ነው ያዘዝኩት። አስር ኪሎ ነበረ። መልስም የለም ወይ ብርም አልተመለሰም። ምንድን ነው ከትናንት ወዲያ እኔ ነበረ። እሺ ሰው ቁጥሩ ሰው ሞልቻለሁ ብሎኝ ብቻለሁ ብሎኝ ሞል ነበረ ቁጥሩ ግን እ? ሄለስ ሰላም ነው ምን ልስጥሽ? ዜሮዘኛ አንዳንድ
እሺ
እያልሽ ነው ዜሮ ዘጠኝ አንዳንድ ሀያ አራት አራት ሀያ አራት ሀያ አራት ዜሮ ሶስት ስልሳ አንድ እሺ ዜሮ ሶስት ስልሳ አንድ ዜሮ ሶስት ስልሳ አንድ አዎ ናስ በሚለው ነው።
ሚና አዎ አዎ።
እሺ። አዎ ሽንኩርትና ምን ነበረ? white cabbage ሽንኩርትና ጥቅል ጎመን ነበረ። ጥቅል ጎመኑ መጣልኝ፣
አሃ የቀረቡት ምንድን ነው? ሽንኩርት ብቻ ነው?
ሽንኩርቱ አልመጣም።
አሃ፣ okay።
የሌሎቹ ትላንት እንዳለ አስር መጥቶላቸዋል።
ኪሎ ግራም ነው።
አዎ አስር ኪሎ አዎ አልተደወለሎትም እስካሁን?
አልተደወለም፣ አልደወሉም። የጥቅል ጎመኑን ደወሉ።
አዎ ይሄኛው የጥቅል ጎመኑን ዛሬ- ወስጃለሁ።
አሃ፣ እ?
ሌላ ሰው። መች ነበር ይህ የቆየ ነው እንዴ ሽንኩርቱ?
ከትላንትና ወዲያ
በማን ነበረ እንትኑ አድሜ ነው እ፣ ራሱ አድሜ?
በራሴ ነው የከፈትኩት። በራሴ ከፍቼ ከኔ ስር ግን የገቡ ሰዎች አሉ። አንደኛው እ፣ ተስፋ የሚባል ከኔ ስር ያለው ማለት ነው።
ከድጀ በሚል ነው ያለው ግን እርሶ ጋር
ሊሆን ይችላል። አይ እየነገሯቸው ግቡ እያሏቸው ነግረዋቸው ይሆናል። ልትሆን የእርሷ ትችላለች።
አምስት ቲፒኦ ና ቲፒኦ ሁለት ቦታ ተስፋ የሚል አ፣ እንትን አላለም
አዎ ከድጀ የሚል ነው አልገባም።
ያለው።
ከፍዬ እ፣ ተስፋ የሚል አምስት ኪሎ አለ። ሚናስ የሚል አምስት ኪሎ በቃ የእኔ አምስት የእሱ አምስት አስሩ የኔ ነው። ሰው እንዲበዛለን ብለን ነው እንደዛ ያደረግነው።
እሺ እስካሁን ካልተደወሉት ቁጥር ልስጦት።
እሺ ስልክ ቁጥር text ታደርጊልኛለሽ? መንገድ ላይ ሆኜ ነው እህ አ፣ text ለማድረግ እንኳን ነው ሊያዝ።
አይጠቅም። አዎ እሺ ይያዝ።
እሺ ቆይ ስልሳ አንዴ ዘጠኝ
ስልሳ ዘጠኝ ዜሮ አንድ
ዜሮ አንድ ሰባ አራት ስልሳ
ሰባ አራት ስልሳ ዜሮ ዘጠኝ ስልሳ ከድጃ ዘጠኝ ነው በሚለው ነው። አዎ አ፣ ዜሮ ከድጃ ዘጠኝ ስልሳ ዘጠኝ እንትኗ ብለው ነው የሚያወሩት። admin ነው እ፣ ከድጃ በከድጃ ነው ያለው። admin ነው። አዎ ከድጃ እኮ ዜሮ ዘጠኝ ስልሳ ዘጠኝ ነው።
አዎ ዜሮ አንድ ሰባ አራት
አይ ከድጃ ጋር ዜሮ ዘጠኝ ስለሆኑ ስልሳ ዘጠኝ ስልሳ ዜሮ አንድ ነው ያልሽኝ። ዜሮ አንድ ሰባ አራት ስልሳ አዎ እሺ እሺ እመቤት አመሰግናለሁ።
ከድጃ ስር ስለሆኑ የከድጃ አ፣ እቃ መቼ ነው የሚመጣው እሺ ብለው ነው የሚያዋሩት። እሺ እሺ እሺ እሺ መልካም ቀን እናመሰግናለን።
ወይዬ ታዲያ